ሄሎ ጤና ይስጥልኝ። Afriwork ነው ምን ልርዳ።
ሰላም እንትን አድርጌ ነበር በቴሌግራም company እና እስካሁን ምንም እንትን አልተደረገም፣ approve አልተደረገም።
approve አልተደረገም።
አዎ እሺ መቼ ነበር register ያደረጉት?
ትናንት ትናንት ትላንትና።
አዎ የ company ው ስም ምንድን ነው?
አፕዞን ቴክኖሎጂ ፔስ አፕዞን Technology PLC።
አዎ እሺ ልንገራቸውና እኔ እደውልልዎታለሁ። እሺ እሺ እሺ ቴንክ ዩ እሺ እሺ